hello
አቤት ጤና ይስጥልኝ።
ጤና ይስጥልኝ።
እ፣ እ፣ ፍሊንት ስቶንስ ነው የደወሉት።
አዎ አዎ ምን ልርዳዎት?
እ፣ ሰሚት አካባቢ ምኑ ጋ ነው?
site ኡ
እ፣ ኮንዶሚኒየም በሶስተኛው በር በኩል ማየት ፈልገው ነው።
አዎ እርሶ የት አካባቢ ነው?
እኔ ወደዛ አካባቢ እየደረስኩ ነበረ።
ስለዚህ የሽያጭ ሰራተኛ ሊላክሎትና አብሮ ይዩ።
እሺ ምኑ አካባቢ ኮንዶሚኒየም ጀርባ
አዎ እ፣ ሽያጭ ሰራተኛ ሊላክሎትና
እ፣ ስለ site ኡም ስለ ዋጋውም አብሮ ቢያወሩስ?
ጥሩ የቱ ጋር ይመጣልኛል?
እዛው ሰሚት አካባቢ ይመጣልዎታል።
በቃ ሰሚት አደባባዩ ጋር ጠብቆ ፔፕሲ አካባቢ ይደውልሎታል። ከዛ ከእሱ ጋር ያወራሉ። አሁን እንዲመጣ አደርጋለሁኝ።
እሺ እሺ እሺ፣ እሺ።